hello
ዜና ነኝ።
ጥለን
ከዚህ በፊት እሁድ ዕለት የሚመጣ የኢትዮ- ኢትዮጵያ ድረስ ትዕዛዝ ነበረኝ እሺ ስላልደረሰ ለነገ እንዲመጣ ስትፈልጊ ደውይና አሳውቂኝ ተብዬ ነበር።
አዎ።
አሁን ነገ እንዲመጣልኝ ፈልጌ ነው።
በዚህ ስልክ ቁጥር ነው እደላ ያደረጉት አዎ ዛሬም ጨምሬበታለሁ። complete አድርጌዋለሁ ስለሆነ የዛሬም አንድ ላይ እንዲመጣ እሺ ምን ነበር item ኡ
ብዙ item ኦች ናቸው። ዘላለም በሚል ወይም ደግሞ ዜሮ ዘጠኝ አስራት ሰባ አምስት አዎ አይ በሚል ቅድሚያ የቀረበት የቀረበት ሁሉም አልመጣም።
order በሀያ አምስት በጠቅላላ በጠቅላላው በጠቅላላ ነው ነበር ከአሁን በፊት ደውዬ አ
እ ሌላ ሾፌር ይዞት ሄዶ ምናምን እንደዛ ነበር ያለኝ።
እሺ አንዴ መስመል እሺ መልሼ ልደውል እሱ system እያስቸገረኝ ነው እሱ ልጠብቅ እሺ። አዎ መልሼ ስንት ደቂቃ ልደውል ልጠብቅ?
አሁን ደውሎታለሁ እሺ።
እሺ